ጤና ይስጥልኝ። ሁሉ ስፖርት ነው። በምን እንርዳዎ
ኦንላይን ለመመዝገብ ያስፈልገን ነበር።
ኦንላይን ለመመዝገብ እሺ፣ ሁሉ ስፖርት dot com ብለው ጎግል ላይ ይግቡ። site ኣችን ይመጣልዎታል። እዛ ላይ ይመዝገቡ የምትል አለች ከላይ።
register የሚለው ነው።
አዎ register የሚል አለ። እዛ ውስጥ ይግቡና ስም፣ ስልክ ቁጥር፣ password አስገብተው ይመዝገቡ።
አይ አልመዘግብ ብሎኝ እኮ ነው።
ምንድን ነው የሚሉት?
invalid user ነው የሚላል።
invalid user ነው የሚላል። ይመዝገቡ ላይ ነው እንደዛ የሚለው ወይስ ይግቡ ሲሉ ነው እንደዛ የሚለው?
ይግቡ ይግቡ ብዬ ሲገባ ነው ብለው ይግቡ ብለው ሲገቡ already ተመዝግበዋል፣ ጨርሰዋል ምዝገባ።
አዎ ሁሉንም ሞልቼ ወደዛ ሲገባ invalid user ነው የሚላል።
እሺ እዛ ላይ ስሞትን ያስገቡትን ነው ያስገቡት። እዚህ ላይ አንድ አይነት ነው ያስገቡት።
አንድ አይነት አንድ አይነት ነው ያስገቡት ስም ስሙ አንድ አይነት መሆን አለበት የሚጠቀሙበት ስም እና ደግሞ password ደግሞ እዛ ላይ ያስገቡትን የመዘገቡትን password ነው መጠቀም የሚችሉት። እሱን check ያድርጉ። አንድ አይነት spelling ን መሳሳት የለቦትም።
እሺ፣ አያለሁ።
እሺ፣ መልካም ቀን።